ጤና ይስጥልኝ። ጥሪ ማዕከል አብሮ ስልህ ሰላም ነው። እንዴት አደረግህ?
ሰላም ነው አለን
ይሰማል ይሰማል። ምን ላግዛችሁ?
እ ይሰማል። ምን ላግዛችሁ? ETS አይ።
ጥሪ ማዕከል ነው።
የሆነ ማስታወቂያ እኮ TikTok ላይ አይቼ ነው የደወልኩት።
አልተሰማኝም። ምን አሉ?
TikTok ላይ የሆነ ማስታወቂያ አይቼ ነው የደወልኩት።
Okay። ስለኛ ስለ ETS ጥሪ ማዕከል ነው ያዩት።
አ Okay። እሺ። ምን እናግዛችሁ? ከ flight ጋር በተገናኘ ማንኛውም አይነት information፣ flight booking እ፣ ልንይዝላችሁ እንችላለን። ምን እናግዛችሁ?
አንድ ሶስት ጥያቄ ይጠየቃል። ከዛ የበረራ ትኬት ነው ምናምን